የት የጥሪ ማዕከል እባክዎ ምን ልርዳዎት?
አሁን ደውዬልህ ነበር።
እሺ
ስኬት ነበር ልነግርህ ነው።
እሺ ንገረኝ።
ዜሮ ሰባት እሺ
አስራ ሁለት እሺ
አስራ አራት እህ
ስልሳ አምስት እህ
አስራ ሁለት እህ
አምስት ሀምሳ ሰባት አምስት አምሳ ሰባት እሺ የመንገደኛ ስም
አላብ ጎይቶም ጣላብ ጎይቶም። እሺ ስለዚህ ትንሽ ደቂቃ መስመር ላይ ይጠብቁኛል። check አድርጌ ዋጋውን እሺ interval ኡንም የምንከፍለውንም ንገረን እሺ። penalty ው ለነገ ነው አይደል ያሉኝ?
አዎ እሺ ስለዚህ ዋጋውን check አድርጌ ልደውልልዎት መልሼ።
እሺ እሺ ሁለት ደቂቃ